hello ሰላም ነኝ።
hello ሰላም ወይ የሆነ order እንትን ከ- ከኦስካር በርገር ወደ ውሬድ ካዛንቺስ ነበር የሚሄደው።
እሺ
መጀመሪያ ላይ መቶ ሀምሳ ብር ነበር የሚቆጥረው። አሁን ስልሳ አምስት አላደረጉትም ንገረኝ እስቲ order number ኡ እንዴ? ሰባ ንገረኝ።
አምስት ሰ- ሰባ አምስት እ ስልሳ ሰላሳ ስምንት እ እ
ስልሳ ሰላሳ ስምንት ስልሳ ሰላሳ ስምንት አዎ
ቆይ ከየት ወዴት ነው የሚሄደው?
ከኦስካር ወደ ካሳንቺስ
OK ሞተረኛ ወይ።
ስላለ ኦስካር የትኛው?
ኦስካር መብራት ኃይል OK ሞተረኛ ስላልሆነ ነው። አንዳንዴ ተሳስቶ ነው system ኡ።
እናት እናት አረን ይሄ ይሄ በስልሳ አምስት ይሄ ሁላ ርቀት እንትን ነው እንዴ? fair ነው ሌላ ጊዜ በሚኬድበት እኮ ነው የሚኬደው፣ ማንም driver በሚኬድበት። ለማንኛውም check አድርግላለሁ። የሞተር ከሆነ መልሼ ሜት- መቶ ሀምሳ አድርግልሃለሁ። ግን የሞተር ካልሆነ ማርያም ርቀቱ እንደዚህ አይደለም። ማርያም እሺ check አድርግልሃለሁ ልለካው እና እሺ፣ ና እደውልልሻለሁ።
እሺ